ጤና ይስጥልኝ ጤና ይስጥልኝ አቶ ህልፍኪ
አዎ እሺ ከአሪፍ ቤት ነበር የምደውልልዎት ሎዛ እባላለሁ እሺ እሺ እ ወ- ሁሉ ስፖርትን ባለሙያዎቻችን contact ለማድረግ ሞክረው አንድ ሺህ እና አንድ መቶ ብር withdraw ለማድረግ ሞክረው ነበር አይደለ እህ።
እሱ ወደ ሁሉ ስፖርት wallet ኡ እንደተመለሰ አሳውቀውናል
አሀ፣ እ፣ activate እንድታ እንዲያደርጉ ነግረሻቸዋል ማለት ነው።
አዎ ወደ active እንዲያደርጉ ባለሙያዎቻችን ከእነሱ ጋር communicate አድርጉን አረጉና እህ።
እ፣ ለእኛ እንደተስተካከለ መረጃውን ሰጥተው ሰጥተነዋል ሰጥተውናል ደንበኛችን
በቃ እሺ፣ አመሰግናለሁ። እሺ፣ እሺ እኛም እናመሰግናለን እንደምንም መልኩ ነው ያለው
እሺ።